ሳርች በቃ አንቺ ወይ።
ነያ የት ነሽ ላይ እሺ ላይ እላይ ግቢ ገብቼ ነው የእነሱን የሰፈረ ሰላሞች ውክልና ስለሌላቸው እ፣ አቶ ሙዬ ገብኩኝ ስልክ ሊያናግራቸው ወረደ።
በቃ እሺ እ፣ እ፣ የበ- የሃይማኖትን ይዘሽ ነያ ፈርሜያለሁ አልተነጋገር ፈ- አልተነጋ- ፈርሜያለሁ በያት አስሞላ አስፈርሞኛል ቀስ አድርጎ እ?
ሞላ እ።
አስፈርሞኛል መጥቶ ፈርሜያለሁ ትበል ነው አዎ እሺ እሺ እሺ፣ አንተን ትደብቃለህ አንተን እንደበቅ ነኝ